ጤና ይስጥልን ዲስ ቤት ነን።
እንትን እንዲለቀቅልን ፈልገን ነበር እና
እሺ ካሸር ኮዱን እንገናኝ።
እሺ አስራ ሁለት ሀያ ዘጠኝ አስራ ሁለት ሀያ ዘጠኝ ሀያ ስልሳ አንድ
እም፣ ያለቁት ጨዋታዎች ተለቀዋል። እሺ እሺ እሺ እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም